Hello ሰላም ኪሩቤል።
ሰላም ተደስ እ ሌላም ትኬት አገኘሁኝ ከአምስት ቀን በፊት የተመዘገበ የ draft machine maintenance ነው እና እስካሁን ድረስ አልተዘጋም ትኬቱ።
እሺ ንገሪኝ።
መቅደስ ባርና ሬስቶራንት ስልሳ ስምንት አስራ አንድ
መቅደስ አዎ
እ መቅደስ ማለት ነው። የት ነው የሚለው ቦታው? ይቅርታ
ልደታ
ልደታ ሚል ልደታ ኮንዶሚኒየም
ኮንዶሚኒየም ሳይሆን እሺ፣ የት ነገር ስልሳ ስምንት አስራ አንድ ስልሳ ስምንት አስራ አንድ እሺ check አደርገዋለሁ። ግን ይሄ ቤት ሄደዋል ግን እ ቆይ እስኪ ላጣራ እርግጠኛ ልና ምንገርሽ እሺ እሺ እሺ እሺ አመሰግናለሁ።